ጤና ይስጥልኝ ደውዬ ነበር ቅድምና hello እሺ እየሰማሁት ነው።
ቅድም ደውዬ ነበርና ወደ ሁሉ ስፖርት wallet ኦ ተመልሶለታል ይላል፣ ግን አልገባልኝም።
refresh አድርገው የሞክሩት።
አዎ ብዙ ጊዜ እንደዛ ሞክሬያለሁ።
ወደ ከሰዓት አካባቢ ሞክሩና ይደውሉልን ደንበኛችን።
እ?
የኔትወርክ ችግር ሊሆን ስለሚችል አ፣ ወደ ከሰዓት አካባቢ ይደውሉ።
ወደ ስንት ሰዓት?
ወደ ከሰዓት አካባቢ ይደውሉልን check እሺ አድርገው።
እሺ እሺ እሺ